ጤና ይስጥልን። ቤት ቤት ቤቲ ነኝ። ምን ልርዳው?
የሆነ ውጪ ነበረኝ check አድርጊልኝ።
መች ነበር ያደረከው?
ላት ስንት ብር ነው?
አንድ ሺ ዘጠኝ መቶ እና አንድ ሺ ሰባት መቶ ሁለት ይሄ ጊዜ ነው።
ቤት ቤት ስልክህ?
ይሄ ነው።
እሺ አንድ ደቂቃ
ቶት
አንድ ሺህ ሰባት መቶ ብር አንድ ሺህ ዘጠኝ መቶ ብር ነው ያልከኝ።
አዎ process ላይ ስለሆነ ነው ወደ በኋላ ይገባልሃል። እሺ እም? ምን አልሽኝ?
process እያደረገ ስለሆነ ነው ለቻፓ ስላሳወቅን ይገባልሃል። እሺ
ይፍታ ነው እንጫወት ነው።
እሺ